ሄሎ
ሄሎ ሰላም ጤና ይስጥልኝ Best Bet።
አምስት መቶ ብር transfer አድርጌ ነበርና አልገባልኝም።
እሺ Best Bet ቁጥሬ ነው። እሺ ዛሬ ነበር ያደረከው?
አሁን ነው
እሺ check አድርግልኝ። መስመር ላይ ጠብቀኝ።
ታ ታ ታ
hello ወይ process ላይ ነው ይገባል አልሽ። ትንሽ ጠብቀው እሺ። እና ደግሞ ማለት ነው እ
በዚህ ፊልም የሆነ እንትን ቆርጬ ነበርና በአምሳ ብር
እሺ
እና እንድታይልኝ ነበር ዜሮ ዘጠኝ እ
ዜሮ ዘጠኝ ሀምሳ ሰባት
እሺ 57
ሰባት አራት እ
ሀምሳ ሰባት ዜሮ ሶስት 57 03 ነው።
አዎ እሺ
ሀያ ሁለት 22
ሰባ አምስት እሺ በዚህ ምንድን ነው ያልከኝ?
እሺ። እዛ ላይ እንትን ቆርጬ ነበርና አልመጣልኝም።
ምን ቲኬት ነው?
አዎ
እሺ bet list ውስጥ ብትገባ ታገኘዋለህ። ከ account ላይ ከአካውንትን የቆረጥኩ አይደል?
አዎ
አሁን የቆረጥከው ኧረ ቆይቷል።
መቼ ነው
እኔ እንጃ ቀኑን አላውቅም።
እኮ ቀኑን ወይ በቀኑ ሌላ እ መቼ እንደሆነ ወይ ደግሞ my bet ውስጥ ገብተን ታገኘዋለህ።
እሺ የቆረጥካቸው እ ብር ምናምን አለው ይጠራል።
ምን process ላይ ያለ ነው?
አዎ እዛ ላይ አየር ላይ ምናምን ሳለ የለም።
አይ አምስት መቶ ብሩ ነው ያለው እሱ ይገባልሃል።
እዚህ ላይ እዚህ ላይ አይደለም መልሽ እም እዛ ላይ
የቅድሙ ላይ አዎ እኮ የቅድሙ ላይ ነው አምስት መቶ ብር ያለው process ላይ ነው አምስት መቶ ሌላ የለም።
እሺ እዚያ አስራ ዘጠኙ ላይ አስራ ዘጠኝ ሰባ ሁለት ዜሮ ስድስት ሀምሳ ሁለት
እኮ አምስት መቶ ነው ያልከኝ በዚህኛው አይደል?
አዎ በዛኛው እኮ ነው እሺ በዛኛው ላይ በዛኛው የለም።
እሺ በቃ ይቆያል።
ይገባላል ቻፓ ስለሆነ ያው ከሁለት ሰዓት ድረስ ሊቆይ ይችላል ማክሲመም እም
የሚጫወትበት ጊዜ የለም ነበር እዛ
እሺ ትንሽ ጠብቀውና ካልገባ መልሰ ደውልልኝ እሺ መልካም ምሽት ሁለታችን